hello, hello አቤት አቤት፣ ጤና ይስጥልኝ።
አብሮ ስጥልን።
ምን ልታዘዝ?
አሁን እዚህ እንትን ላይ የተመዘገበ ነበርኩ። ምን ምን እንደሆነ አልተረዳሁትም።
እሺ ቴሌውን ያው ሲያሸንፉ ሞባይል ላፕቶፕ አምስት ሺህ ብር ሽልማት አለው።
አሀ፣ አሁን ጥያቄ አለ።
ጥያቄና መልስ ስልኮት ላይ ኮከብ ዘጠኝ ሰማንያ አምስት መሰላል አድርገው ይደውሉና
አ፣ ሰባ ቁጥር ተጭነው ቋንቋውን አማርኛ ያረጉታል።
እሺ ሶስት ቁጥር ላይ ለመጫወት የሚል ይምረጡ።
እሺ እሺ፣ እንደዛ ጥያቄና መልስና እድሉን ይሞክሩ የሚል ይመጣል።
እሺ። ከዛ ደግሞ እንትን ፓኬጅ ነው የምልከው።
እ አይ በፓኬጅ ሳይሆን የሞባይል ካርድ አለ አይደል ስልኮት ላይ አ፣ ከሱ ላይ ነው። አሁን ለምሳሌ coin ሁለት ቁጥር ላይ ለመግዛት የሚል አለ። coin ሲገዙ ጥያቄና መልስ ይመልሳሉ።
እሺ። point ላይ point point ሲለው፣ coin ላይ አዎ። የእድል ጨዋታ ደግሞ አንድ ቁጥር ላይ ይመዘገባሉ።
እሺ ሲመዘገቡ subscribe ሲያደርጉ ዕለታዊና ሳምንታዊ ጥቅል አለው። ትኬት ይገባሎታል።
አሀ፣ እሺ እሺ ከዛ ትኬቱ ሲኖሮት እድሎትን ይሞክራሉ።
እሺ እሺ እሺ መልካም ጊዜ
እሺ፣ ታንኪዩ ይወ